Hello ጤና ይስጥልኝ። ጤና ይስጥልኝ። ቪዛ ፈቲያ ነኝ። ባኮት ምን አይነት የጉዞ መረጃ ልስጡ? ጤና ይስጥልኝ። Hello hello ጤና ይስጥልኝ። እንደምኛችን hello hello ሄሎ ሄሎ ሄሎ ጤና ይስጥልኝ።